ሰላም እንዴት ነሽ እናት?
እግዚአብሔር ይመስገን። ደግሞ የሬድሚ ሱፐር ማርኬት branch ነው።
ሬድ ሱፐር ማርኬት አጠገብ Okay፣ አዎ እንትን customer ነበርኩ። እንትን delivery ፈልጌ ነበረ።
ይቻላል። ምን ልታዘዝ?
ለሰው ነበረ delivery። እኔ ከዚህ ነው ክፍያ የምፈጽመው እና ዮሴፍ ነው delivery ውን የፈለኩት።
ቤተክርስቲያን ጋር ዮሴፍ ቤተክርስቲያኑ ጀርባ እሺ።
እሱ ጋር ነው። አንድ ቺዝ በርገር።
አንድ ቺዝ በርገር አዎ፣ ክፍያውን ከዚህ በቴሌብር መፈጸም እችላለሁ። አ?
ይችላል። የዴሊቨሪ እንትን ትሰጠና
አዎ፣ ለሱ ላስገባለን።
የሚላክልን።
እሺ፣ የዴሊቨሪውን ስልክ ይደውለልኝ በቃ።
እሺ፣ ደውልላ እሺ